ለጤና ይስጥልኝ ጉዳን መጽባል አለባ ከምንወደው
ሮስ ጥልን ሰላም ነው?
እግዚአብሔር ይመስገን።
ስራ ምናምን ተመዝግቤ ነበር እሺ
እና የለም።
በዚህ ቁጥር ነው የተመዘገቡት
አዎ መጥቼ ከሱ እኮ በዚህ አዎ፣ ቁጥር በዚህ- ነው የተመዘገቡት እንዳይሉት።
አዎ አዎ እሺ አንዴ መስመር ላይ ጠብቁኝ።
እሺ
እሺ ህይወት እ፣ አሁን ላይ የስራ ጥሪ ሲመጣ የጽሁፍ መልእክት ነው የምንልከው።
እ፣ የጽሁፍ መልእክት ሲደርሶት ወደ እኛ ይደውሉ። በተጨማሪም ቴሌግራም ቻናላችን ላይ post እናደርጋለን። እዛ ላይ መከታተል ይችላሉ።
እሺ አሁን የለም።
እ፣ የት አካባቢ ኖት?
ወደ ኮተቤ ዜሮ ሁለት ወደዛ አካባቢ የመጣ የለም። ሲመጣ የጽሁፍ መልእክት እንልክሎታለን።
እሺ እሺ መልካም
እ።